Eh, buddy?
ሄሎ ሄሎ አቤት ሰላም ጤና ይስጥልኝ። እንዴት ሰላም አደሩ?
እግዚአ- እግዚአብሔር ይመስገን ሰላም ነው ስማርትፎርክ እግዚአብሔር ይመስገን ደህና።
አለ።
ከስፔን ፎር ኪድስ ነበር ምደውልልህ።
ምን አልሽኝ ከስፔን ፎር ኪድስ ነበር ምደውልልህ።
እሺ።
የልጆች ሰንፍ ማሰልጠኛ ስልክን እሺ።
አስቀምጥልን ነበር ተጨማሪ አዎ፣ አዎ።
መስፈልጋለሁ ብለህ እሺ ቆይ አንዴ እየነዳ ስለሆነ ትንሽ ቆይቼ ልደውል እሺ፣ መልሰህ ትደውልልኛለህ ወይስ remind አዎ፣ ላድርግ? ደውዬ እደውልልሻለሁ እሺ አባ እሺ እሺ